Sallam ɗo,
Amastoy.
sallam ɗon cakku mo leggal
Hello.
helo samma Samat.
sallam ɗon ድርጅት እባክዎ ምንድን ነው?
የሆነ እንትን ማስታወቂያ ምናምን አይቼ ነበረ።
እሺ
ያ ፍርሙ እንዴት ነው ምናምን እንትን አስ እ? እ?
የፍርሙ እንትን ጉዳዩን እንዴት ነው የሚሞላ ምናምን እንደዛ ፈልጌ ነው ነው አስቴት ምናምን ይህ የአምቡላንስ እ, ድርጅት ነው አውቀዋል?
ኦኬ አምቡላንስ ድርጅት ነው አይደል?
አዎ፣ አዎ።
ሶሪ ሶሪ